Vera dich nicht wahrgenommen, oder?
ቅድም ደውዬ ነበር እና እሺ ደመኛችን ቴሌብር ላይ ላክልሽ ነበር ፎቶ ውሰድ ልኬት ለው የሚያየው ሰው የለም ግን እሺ አመልክተው ነበር።
አዎ ቴሌብር ሊስትሮ አድርጌ ብዬሽ ነበር ትላንት እና አልገባም ቆስታ ሀያ አራት ሰዓት ሆነው እሺ ደመኛችን የቴሌግራም ስሙትን ይንገሩ።
እንትን ልከሽልኛል ቁጥር ልከሽልኛል እና በቁጥር ላክ forward አድርግ ፎቶ screenshot አድርገህ ላክልኝ እሺ ልኬልሻለሁ እሺ የቴሌግራም ስሙትን
ስም አለው ስሜ ምንድን ነው የሚለው ፊትስ ይላል ፊትስ የሚል ስም ነው ያው ስትገቢ ታየዋለሽ message ሲገባልሽ ስትከፍቺው ታየዋለሽ
እሺ ፊትስ ነው የሚለው ስም የለውም ብዙ ነው እሺ አንዴ መስመር ላይ ጠብቁኝ።
አዎ ገባሽ ያው ማየት አየሽው እሱ ነው
እሺ አንድ ሺህ ሰላሳ ብር እም።
እሺ የሚመለከተው አካል አስተላልፍሎታል። ደንበኛችን እስከሚስተካከልለት እስከሚስተካከልሎት ትንሽ በትክክል ይጠብቁን።
ምን ያህል ነው ሰዓት የሚፈጀው
ሰዓቱን አናውቀውም። ደንበኛችን ሲያልቅሎት ደውለን እናሳውቆታለን።
እም፣ እሺ።
እሺ